hello
hello ሰላም ጤና ይስጥልን ሰልማን።
አዎ ሰላም።
እሺ ከ We Plus ነበር የምደውለው። የእኛን application አውርደው ነበር አዎ የ- ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለተጠቃሚነት እሺ እርስዎ የተመዘገቡት አሽከርካሪዎች የሚመዘገቡበት ላይ ስለሆነ ብዙም ግልጽ የሆነ ነገር ማግኘት አልቻሉም አይደል?
አዎ አዎ አ- ተጠቃሚዎች We Plus Solution User የምትላለች በግልጽ የምንሰጣቸውን ከአርባ በላይ የሆኑ አገልግሎቶች የሚያገኙበት እንዲሁም ከሶስት መቶ ሀምሳ በላይ game ያለው አሸናፊ የምታደርግም referral code ያለበት We Plus Solution User የምትላለች እሷን አውርዶ እንዲጠቀሙ ለመጋበዝ ነው።
እሺ እሺ አመሰግናለሁ። መልካም የስራ ቀን።
እናመሰግናለን።
እሺ